ሄሎ፣ ጤና ይስጥልህ።
እግዚአብሔር ይመስገን አለን።
ከልጅ የጥሪ ማዕከል ለምደውለው ደንበኛችን አቤትማ፣ እሺ፣ ቤሌ ጮማ ነው።
አዎ፣ አዎ፣ አዎ።
እሺ፣ የልጃዊ መለያ ቁጥር በአጭር የጽሁፍ መልእክት ደርሶታል።
እኔ እንጃ አላየሁትም።
እሺ፣ ንገረውት የያዙ
እሺ፣ እሺ፣ ቁጥር ጻፍ
ሀምሳ
እ ሀምሳ ገብቶ እኮ እሺ
ሀምሳ ምን ሀምሳ ዜሮ ሶስት
ሀምሳ ዜሮ ሶስት
ሰላሳ ስምንት ሰባ ሰባት
ሀምሳ ዜሮ ስምንት ዜሮ ሶስት ወይ ነው።
ዜሮ ሶስት ሀምሳ ዜሮ ሶስት ሰላሳ ስምንት ሰባ ሰባት ሰላሳ ስ- ሰላሳ ስምንት ሰባ ሰባት ሰባ ሰባት እሺ አዎ ሀምሳ ዜሮ ሶስት ሰላሳ ስምንት ሰባ ሰባት
ሀምሳ ዜሮ ሶስት ሰላሳ ስምንት ሰባ ሰባት አዎ ልክ ነው ደንበኛችን። ይህን ለማሳወቅ እሺ።
መልካም ምሽት።
እሺ፣ እሺ